አሁንም ግን በሰላም ጤነሽ በደንብ ቤት
የሆነ ትኬት ቆርጬ ነበረ። አንዱ ብቻ ነው ተበላሸው።
እሺ ካሸር ኮዱ ንገረኝ አሰር ኮዱ
እ
አስራ አራት አስራ አራት
ሀያ አራት ሀያ አራት
ዜሮ ሶስት ዜሮ ሶስት
አስራ አራት
በእውነት ሰጥተሃልሽ አባቴ ሌላ አለ እሺ ስለደወልክ እናመሰግናለን መልካም ቀን
እሺ ክፈችው